hello hello ከቴዎድሮስ ቻፓ ገንዘብ አስገብቼ ነበርና ወደ አፍሮ ቤቲንግ ለማለት ብር እ
አስሜን እንርዳዎት
ከሌብሮ ለስፋ ቴክኖሎጂ ገንዘብ ወደ አፍሮቢት ዲፖዚት ለማድረግ የነበረ ነው ይገባሉ።
እሺ
ከሌብር ተቆርጣሉ ስንት ቁጥር?
በስንሳ
አሳዩልኝ። ቴሌግራም ላይ ላኩልናል።
እ
ስልክ ቁጥር ሰጦታለሁ። በዛ ቁጥር ቴሌግራም ላይ ልኩልኝ። ዜሮ ዘጠኝ እሺ ዜሮ ዘ እ ዘጠኝ ሰባ ሁለት
አርባ ሁለት ሰባ ሁለት
ከመጀመሪያ ጀምሪ አርባ ሁለት ሚስነስ ሄሎ